hello hello አቤት።
ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። ዶክተር ዳዊት
አዎ፣ ማን ልበል?
ከ Flintstone Homes ነው የደወልኩሎት። ሰላም ነው?
ሰላም።
አለን እግዚአብሔር ይመስገን። እ፣ ብቅ እላለሁ ብሎን ነበር ወደ ቢሮ እ፣ ላስታውሶት አዎ።
ብዬ ነው የደወልኩት።
ልክ ነህ። እመጣለሁ ብዬ ቀረሁኝ አይደል?
አዎ፣ ምናልባት አይመቾት ካልተመቾት ነው መሰለኝ።
እ፣ ነገሩ አልነበርኩም። በመሀል ከአዲስ አበባ ወጣ ብዬ ነበርና okay፣ እሺ። መች ብቅ ይላሉ? ምናልባት የተመቾት ቀን።
ቀላሉ
እሺ፣ hello።
እሺ፣ ችግር የለም። በቃ እኔ- እሺ፣
አመሰግናለሁ።
ችግር የለም። እሺ